ጤና ይስጥልኝ አሪፍ ፔ ረድኤት ነኝ ባኮ ምረዱ
እህት ከሁሉ ስፖርት ላይ ማለት ነው እሺ
ከሱ ላይ የበላሁት ብር ነበረና ግን የከፈትኩበት ሲም ካርድ ጠፋብኝ እና በምን መንገድ ነው በሌላ መንገድ ማውጣት እችላለሁ?
betting መጫወት ፈልገው ነው
አይደለም የከፈትኩበት ሲም ካርድ አለ አይደል?
እሺ ደንበኛችን አሪፍ ፔ ጋር ነው የደወሉት
እ አሪፍ ፔ ጋር ነው የደወሉት
አዎ እና ማውጫ ሌላ መንገድ የለውም ወይ ብዬ ነው እኔ።
withdraw ማድረግ ፈልገው ነው
አዎ እና የሲም ካርዷ ግን ጠፋችኝ። በሌላ መንገድ ይወጣል ወይ ነው የእኔ ጥያቄ።
ይቅርታ አንዴ ደንበኛችን መስመር ላይ ጠብቁን።
እሺ።
መስመር ላይ ያሉ ደንበኛችን
እ?
መስመር ላይ ያሉ ይቅርታ መስመር ላይ ስላስጠበቅ ነው። ከየትኛው አረ፣ betting ችግር site ነው መውጣት የፈለጉት?
ከሁሉ ስፖርት
ከሁሉ ስፖርት
አ።
እሺ ደንበኛችን አሁን እ፣ አሪፍ ፔ ጋር ነው የደወሉት። ስለዚህ ይሄ ጉዳይ የሚመለከተው ሁሉ ስፖርትን ነው። እዚህ ወደ ሁሉ እ፣ ስፖርት ስልካችሁ- ያመለክቱ ደንበኛችን ስልካቸውን ስልካችሁ ያገኛሉ።
አለ?
ምናልባት ከ website ኣቸው ላይ ሊያገኙት ይችላሉ።
እሺ እሺ።
እሺ ስለደወሉ እናመሰግናለን። ሌላ የምረዳዎት ነገር አለ?
ኧረ የለም።
እሺ መልካም ቀን ይሁንልዎት።
እሺ